hello ጤና ይስጥልን ቤት አብሮ ይስጥልን ሰላም withdraw አድርጌ ነበር confirm ብሎ ነበር የጠራ እሺ በዚህ በደወልክበት ቁጥር ነው አዎ
መቼ ነው ዛሬ ነው አሁን አዎ
ስንት ብር ነው ሰባ ሺህ ብር
ሰባ ሺህ ብር አዎ
አስር አስር እያረክ ነው እ
አስር አስር እያረክ ነው አዎ አዎ
እሺ አሁን ገብቶላል እሺ ቼክ አድርገው እሺ